ሰላም ጤና ይስጥልኝ። አቶ አንዶሰን እሺ፣ ከዊፕላስ ሶሉሽን ድርጅት ነው የምደውለው። ከዊፕላስ ሶሉሽን የትራንስፖርት አገልግሎት ነው የምንሰጠው። እሺ፣ ለአሽከርካሪዎች ለየት ያለ ነገር ይዘን መተናል እና እ ድርጅታችን ከእያንዳንዱ trip ላይ አስር percent ነው የሚቆርጠው እና ከአስር percent ላይ አራቱን ለአሽከርካሪዎች የምንቆጥብ ይሆናል መልሰን እና ምን ያደረግንበት ምክንያት የሰሙት ወይቼ ልደውል ነው። እሺ እሺ፣ አመሰግናለሁ።